ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የሚረዳው?
እንትን transfer አድርጌ አልገባልኝም ነበር በቴሌ ብር ወደ እንትን ወደ ሁሉ ስፖርት
ወደ ሁሉ ስፖርት account ዎት አልገባም? ትራ- እሺ deposit ያደረጉበትን screenshot አድርገው በቴሌግራም ይላኩልኝ።
okay በዚህኛ- በየትኛው ስልክ
website ኣችን ላይ ያገኙታል። ስልክ ቁጥራችንን ይቺ ጥያቄ ምልክት አለች አይደል? እሷ ላይ ቀጥታ ወደ ቴሌግራም የሚያመራ አለ። እሱ ላይ አድርገው ወደ እኛ ወደ ቴሌግራማችን መላክ ይችላሉ።
እሺ እሺ እሺ